special hip-hop ካላነሳ የሚልህን በሱ ሄሎ
ሄሎ ሰላም ነው ሰላም ነው ሄሎ ሄሎ አለን ይሰማል እ፣ መክ- መኪና አንተ ጋር ተመድቤ ነበር የቱ ጋር ነህ ልምጣ ኦኬ የት ነበር የምንወጣው እ፣ አለርት ሆስፒታል
እ
አለርት ሆስፒታል
አላርክ አ
ኦኬ እሺ የት ነው ያለው እዚህ ቲፒኦ ነው ያለ ነው ሁለት ነን
okay
ጫፉ ጋር እንውጣ እንጠብቀህ
አ በቃ ጫፍ ጋ ውጣ እሺ እሺ